ጤና ይስጥልኝ ኢትዮጵያ በሀገር ባንኮት ምን ልርዳዎት?
ቀደም እንዴት ነሽ?
እግዚአብሔር ይመስገን። ደንበኛችሁ ምን ልርዳዎት?
ኢንፎርሜሽን እምቢ ብሎኝ ነበር።
እሺ፣ የድራፍት ማሽን አዎ፣ የድራፍት ማሽን ነው ደንበኛችን።
የዲዛስት ማሽን ነው።
እሺ፣ ደንበኛችን የቢጂ አይዲዎትን ወይም ደግሞ የቲ ነንበሮትን ይንገሩ።
ቴክስት ላድርግልሽ?
አይ እ?
ቴክስት ሳይሆን ይንገሩኝ፣ በቃሉ በቃሉ ይንገሩኝ።
እሺ፣ መልሼ ልደውል?
የቲ ነንበሮትን የማያውቁትም በቃሉ አውቀዋለሁ። ልንገርሽ እኮ ነው ያልኩሽም ነው። እስኪ እዚህ ጋር ሆነ ቢጫ ነው በቃ እስኪ። ሆነ የቢጂ አይ hello
ይሰማኛል። ደንበኛችን ይንገሩ።
hello ዜሮ ዜሮ ይሰማኛል። ደንበኛችን ዜሮ ዜሮ ዜሮ ሰባ አምስት
ሰባ አምስት ስልሳ
ስልሳ
አርባ አንድ ሀያ አንድ
አርባ አንድ ሀያ አንድ እሺ መስመር ላይ ጠብቁኝ ደንበኛችን የቤቱ ስም ምንድን ነው ደንበኛችን ካሜሮን
እሺ ካሜሮን ግሮሰሪ
አዎ ካሜሮን ግሮሰሪ ቼምፒዮን እሺ ደንበኛችን የእርስዎን ስም ልቀበል
እኔ የእርስዎን ስም ይንገሩኛ አንዱ አለም
አንዱ አለማ ፈቀደ
እሺ ስልክ ቁጥር በደወሉበት ሊያዝ ወይስ ሌላ ይሰጡኛል አይ ይሄ በቃ በደወሉበት
አዎ።
ልዩ ቦታውን ይንገሩኝ ካ- ኮንዶሚኒየም አለም ገና
አለም ገና ኮንዶሚኒየም እ፣
እንትን አለው ብሎክ አለው ወይስ ግ- በቃ አለው በቃ ይታያቸዋል።
ፊት ለፊት ነው?
አዎ
እሺ ምንድን ነው የሆነው የ draft machine ኡ?
ምናምን የ draft machine ኡ ምንድን ነው የሆነቦት?
የድራፍት ማሽኑ ምንድን ነው የሆነቦት? ማሽኑ እንትን አይሰራም አይሰራም በቃ ጨጥ አለ።
ጭራ- power ኡም አይነሳም ነው።
power ይነሳም በረዶ የያዘው ለቀቀ።
ስለዚህ ፓወሩም አይነሳም።
power ኡም አይነሳም። አዎ
እሺ ደንበኛችን ቅሬታውን መዝግቤ ልዎታለሁ። የጥገና ክፍሎች መጥተው የጥገና አገልግሎት ሰጥቶታል። ይጠብቋቸው።
እሱ ነው።
ሌላ የምረዳዎት ነገር አለ?
ምን ይነት አመሰግናለሁ።
እሺ ደንበኛችን እሺ።
ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን